ሄላ ሄላ ቀነበ ወይ አቤሮ ነው የምደውልልህ። ያምሩ አውቃት ዝም ብለው ነው እ እ አልታዘዝንም ብለውክ ነው።
አልታዘዝንም አሉኝ። በእናትሽ ቶሎ ይዘዙልኝ። የተከፈለው ድር ስለሆነ ወሰን እንደ ለወርደር ስለ ታገናኘኛለህ?
እኔ ወጣ ብያለሁ። ለወርደላ ልጨርስ
ቦታል። እሺ ቆይ አንዴ። እሺ ካላገኘኋቸው ግን ታገናኘኛለህ መልሰህ።
በስመ አብ። እስከዛ አይቆይብኝም። ለማንኛውም አይ ደውይላቸው ስልካ መታዘዝና ለመታዘዝ ብቻ check ለማድረግ ነው፣ ለማዘዝ አይደለም። ዘነበ እንዲ cancel ነው ነው
አላውቅም፣ እሱን እኔ አላውቅም። ይኸውልህ እንድታገናኘ ብቻ ነው የጠየቅኩህ።
እሺ እኔ ሄጃለሁ። ከዛ cancel ም ቢሆንልኝ እኔ ደስ ይለኛል።
ካላ- ካላገኘኋቸው መልሰህ ታገናኘኛለህ ተመልሰህ።
አሁን እሺ ደውይልኝ፣ ችግር የለውም አገናኘኝ ብለሽ ደውይልኝ።
እሺ አገናኘኝ።